hello ተመስገን አቤት ሀሴት ነኝ ከቢዩ አብ- እሺ።
ቱቱ አልታዘዘም እ፣ አሁን አ፣ አዘውታል
ሰጥተውሃል አልሰጥም እየሰሩት ነው እስቲ ያገናኘኝ እሺ
እየተሰራ ነው አ?
አገናኘኝ አገናኘን።
hello ጤና ይስጥልኝ ቱቱ ነው Friendship branch
አዎ እሺ እናት ከቢዩ ነበር የደወልኩት በመቶ ሁለት ዘጠና ስድስት ስልሳ ስድስት ተቀብላችሁናል
አዎ ወደ ደርሷል ምግቡ እህ ደርሷል ምግቡ ምን ያህል ደቂቃ
እናት ደርሷል ነው እያልኩሽ ያለሁት እንጂ ገብ- በጣም እኮ በደቂቃ ንገሪኛ ምክንያቱም የኔ ስራ እንደዛ ያስገድደኛል አሁን እየሰጠሽ ከሆነ ታሽጓል ነው እንደዛ ከሆነ እሺ ካልሆነ ግን እየተሰጠው ነው እየተሰጠው ነው እሺ ምን
ለምን ስርዓት አይኖርሽም hello
ስርዓት ለምን አይኖራትም ምን ሆና ነው ተቀብለሃል order ኡን አዎ ልቀበል ነው እየሰጡ ነው አንድ አዎ።
ደቂቃ ከዚህ በኋላ አልታገስም ካልሆነ risk ካለው አንተ ነው የምትወስደው እየተቀበልክ ነው ተመስገን አዎ አዎ፣ order ኡን እየተቀበልኩ ነው
ቻው በል አያደርሰው